አምቤስ ቤት hello፣
account መክፈት እምቢ ብሎኝ ነው።
እሺ ምኑ ነው ያስቸገረክ?
ጭራሽ ምንም create ይላል። account ቁጥርና password አስገባለሁ። invalid ነው።
ይኸውልህ ቁጥርን ስታስገባ ዘጠኝ ብለህ ጀምር።
አዎ እንደዛ ነው የጀመርከው።
password ኡን ደግሞ ሲሆን ስምንት digit አድርገህ መጀመሪያ ላይ ካፒታል ተጠቀም፣ small ተጠቀም፣ character symbol ማለት ነው። እነዚህ የመሰላል የኮከብ ምልክት አሉ አይደለ? እሱን አንድ ተጠቀም፣ ሌላውን ደግሞ ቁጥር አድርገው። እንደዛ መጀመሪያ አድርገህ እሺ፣ capital capital የማደርገው ፊደል አንድ ፊደል ነው።
capital symbol symbol ካ- መጀመሪያ ካፒታል ተጠቀም፣ ፊደል።
ከዛ እሺ።
symbol እሺ
እ፣ ቁጥሮች መልካም።
ተጠቀም። ስምንት እ- digit ይሁን።
ጠቅላላ ስምንት ጊዜ ሁለተኛው ሁለተኛው confirm አድርግ የሚል ላይም እሱን ኮፒ አድርገህ እሺ።
አንድ አይነት እንዲሆንልህ ፔስት አድርገው።
አየሽ እሺ እሺ።